ሄሎ ሄሎ ሶል ወይ
በአስራ ሶስት ኦርደር የተደረገ ያ ማለት ትላንት ነው። ፐርሰናል ኦርደር ነበራት ዘቢብ
ማ ዘቢብ ዛሬ ዛሬ ወጥቶላታል።
አሳይል ላይ ነው ወጥቷል ማለት ነው።
አ ፒክ ብሎታል። ናትኔል ናትኔል ጋር ነው።
ቹዝ የሚሉም አሉ ግን ፓፓያ፣ ቲማቲም እና ድንች እነሱ አልወጡም።
ሹዝ የሚሉ አዎ
ኧረ እስኪ ወደ ስድስት ዕቃ ነው ምናምን ነገር ወጥቶላታል ብቻ
እኮ ስድስት ነው የወጣላት፣ ሶስቱ ለምን ቀሩ? ይሄ እኮ ነው ችግር እየፈጠረ ያለው ሰው
እኔ እንጃ እኔ ምንም ስለሱ እኮ ነገር የለም። እዚህ ጋር ያመጣልን እኛ ጋር ማለት ነው እ ስድ- ስድስት ዕቃ ነው መሰለኝ።
ስለዚህ ስድስቱ ይመጣላታል። እዚኞቹን ለቀጣይ ጠብቁ ልበላት።
አ
እሺ